ወደ ሲባል የሰማሁት ባንቺ ነው ዘንድሮስ ደርሶብኝ ያየሁት። እስቲ በይ ንገረኝ እባክሽ መውደዴ በፍቅሬ ሞት ብለሽ ፈረድሽብኝ እንዴ?
ለጊዜው ነው እንጂ የወደደ ቢያብድም አይስትም ራሱን ጨርቁን ጥሎ አይሄድም። ትከሳለ እንጂ ባይሆን ትጠቋለ ማን ወዶ እንደሞተ አንተስ ትሞታለህ።
አሃ ካላይሽኝማ አሃ እያለሽ ባገሮ አሃ መች ይቀራል ብለሽ አሃ ልቤ መጠርጠሩ አሃ ልቤ ስለሚያስብ አሃ ላንቺው ዞሮ ዞሮ አሃ አንድ ሐሙስ ቀርቶኛል አሃ ቀናት ተጨምሮ
ዝቅ ብለህ ያዘው እስቲ በማባበል እንደ ዘንድሮ ግን ትድፍ ትድፍ አትበል ማውራት አይችግርም ሐሙስም ሳልፍና እንዳንተዛዘብ አርባ
የኔስ ልይቱለት ልቤ ሟምቶልሻ አንቺስ በኩል ፍቅር እንዴት አድርጎሻ ሳጣሽ የከፋኝ ሳይሽ ደስ የሚለኝ ጤናዬም በሽታዬም ናንቺው ነሽ መሰለኝ
መታየት ማውደድ መላመድ ፍቅር ነው። የኔስ ልብ እንዳንተው አይሆንም ብለህ ነው ያ መውደዴ ሚዛን ወደ አንተ እስኪደፋ ፍቅር ፈተና ነው ቻላት ይከፋ
ሽኪቱ ጉበል ድማሜት ወለላይ ማሪ ወለላይ ፍቅርዬ ልምጣ ወይ ቀስብዬ
ጓዳም ግባ የኔ እንግዳ
በፍቅርሽ ተይዤ ሆኜ በሽተኛ ሆኜ በሽተኛ ሆኜ በሽተኛ እንድረሽ ልብዬ ልክ መላክተኛ ልክ መላክተኛ ልኬ መላክተኛ ነይ ስልሽ ነይ እንጂ ባልጋዬ ላይ ሆኜ ባልጋዬ ላይ ሆኜ ባልጋዬ ላይ ሆኜ ብቅ ብለሽ ጎብኝኝን እንዳልወቅስሽ ድኜ እንዳልወቅስሽ ድኜ እንዳለቅሰሽ ድኝ አመመኝ ፍቅርሽ አደከመኝ የወሊደሬ እንጂ ሲሞላለት ቀኑ ሲሞላለት ቀኑ በፍቅሬ ታመመ አይቀርም መዳኑ አይቀርም መዳኑ ጤናለው ከጥፊ በሰው አስልኬያለሁ በሰው አስልኬያለሁ እናንተ ደግሜ እንጂ ለወቀሳዋለሁ ለወቀሳዋለሁ አካሌ ያዘኝ ዳመለ
ጤና አዳም ጥሩ ነው። መልካም ላከላቴ መልካም ላከላቴ መልካም ላከላቴ ዕፀ በለስ ልቅሽን እንዳይቀር ካንገቴ እንዳይቀር ካንገቴ እንዳይቀር ካንገቴ ጤና ይሁን ብልሽ በእጅሽ ከቀጠፍሽ በእጅሽ ከቀጠፍሽ በእጅሽ ከቀጠፍሽው ምነው ገላዬንም ዳብሰሽ ብትጨርሽው ዳብሰሽ ብትጨርሽው ዳብሰሽ ብትጨርሽው ጠይቂኝ ተይ አታስጨንቂኝ
ከጠረጠርክማ ልብ ካልወደደው ልብ ካልወደደው ካንተ ተቀየረ በጸበል አውርደው በጸበል አውርደው አሽቶ ብቻ አይደለም እጅ የሚፈውስ እጅ የሚፈውስ ሊኖር አይደለም ወይ ገና ሲያንተ ድረስ ገና ሲያንተ ድረስ አካሌን ያዘኝ እንዳመሌ
ጠይቂኝ ተይ አታስጨንቂኝ አካሌን ያዘኝ እንዳመሌ
ናፍቆቴን ዛለልሽ ጉልበቴ
አካሌን ያዘኝ እንዳመሌ
ጠይቂኝ ተይ አታስጨንቂኝ
አካሌን ያዘኝ እንዳመሌ
ጠይቂኝ ተይ አታስጨንቂኝ
አካሌን ያዘኝ እንዳመሌ
ጠይቂኝ ተይ አታስጨንቂኝ